hello brother ወይ order ይዤ ነበረ እሺ እና በተለያየ order ነው የታዘዘው number ኡ ማለት እኔ ጋር አንድ ነው የገባው ግን ምግቡ ያለው ጠቅላላ እዚህኛው ላይ ነው እስኪ order number ንገረኝ
እሺ ያኛው ሁለተኛ የታዘዘበትን order number ንገረኝ አይ ሁለቱም ቁጥር የመጨረሻው ሁለት ሀምሳ ስድስት ሀምሳ ሰባት
እ ጥራልኝ አም- አም- ንገረኝ
ሀምሳ ስድስት ሀምሳ ሰባት ሀምሳ ስድስት ሀምሳ አንተ ነው ሰባት እንዳስኩ ምንድን ነው ያለው አንተ ጋር ገባነት
ሀምሳ ስድስት ሀምሳ ሰባት ነው ያልከኝ እሺ አይ እሺ ነው እሺ ሌላ ሰው ይዞታል እሺ የኔ የኔ ቆይ ልንገርሽ የኔ ልንገርሽና ምግብ ያልታዘዛለ እዛኛው ላይ ማለት ነው አልታዘዘም ሀምሳ ስድስት ሰላሳ ሁለት ላይ ማለት ኦርደር ነበር ሀምሳ ስድስት ሰላሳ ሁለት
ሀምሳ ስድስት ሰላሳ ሁለት ከዛም እሺ ቼክ አስደርግልሃለኝ ከዛ አሳውቃለሁ እሺ አልታዘዘም ነዋ ያሉ ቼክ አስደርግልና አሳውቅልሃለሁ አውቃለሁ